ላክ ወደ hello hello ሁሉ ስፖርት ነው የምንረዳው።
እንትን ከቴሌ ብር ጋር እንትን ውል ያቋረጣችሁ ነው እንዴ?
ካላቋረጥንም system update እያደረግን ስለሆነ ነው። ከሰዓት በኋላ አዎ።
ሞክሩት።
okay እሺ። ብር ምናምን ነገር እኔ እንትን ብሎብኛል። ታይልኛለሽ
ምን
ማለት እ፣ ወደ አራት ሺህ ብር ምናምን ከአካውንቴ ላይ ብቻ እንትን ብሏል። ወደ ቴሌ ብርም አልተመለሰልኝም። አሁን አካውንቴ ላይም የለም።
ማን ነው የሚለው ስሞት የቴሌ- የቴሌግራም እሸት
እሸቱ አ
ልከውልን ነበር አይደል? በቴሌግራም
እ በቴሌግራም ልከውልናል።
እንትኑን እ፣ እንትኑ ቁጥሩን ነው ከ transaction history ላይ screenshot አድርገው ቴሌግራም ልከውልናል።
ኧረ አይ አልገባ እንትን አሁን እንትን አለ አካውንቴ አለ የሁሉ ስፖርት እሺ ከዛ ላይ እ፣ እንትን የበላሁትን ወደ ቴሌ ብር ነው የምመልሰው። እኔ
እኮ withdraw አድርገው ነው አይደል?
አዎ አድርጌ ሞክሬ ያለው ግን ብሩ ወደ ቴሌ ብርም አልተመለሰም። እዚህ አካውንቱ ላይም የለም።
ተቆርጧል። ከ account እ?
ተቆርጧል።
አዎ የለም፣ አካውንቱ ላይም የለም። ወደ ቴሌ ብርም እሺ አልገባም።
ከ transaction history ላይ screenshot አድርገው ቴሌግራም ላይ ላኩልን ያልገባለሁትን።
አሁን የለውማ። okay የ- የእንትን ያልኩትን ነው የ- የተጫወትኩትን ጨዋታውን ነው።
more የሚለው ላይ ገብተው transaction history የሚል ያገኛሉ።
okay ከዛ ላይ ያልገባለሁትን screenshot አድርገው በቴሌግራም ይልኩልናል።
okay፣ እንግዲህ ሞክርሽ መልካም ቀን።